Hello ጤና ይስጥልኝ።
ቦታ ለመያዝ ነበረ የእሸቱን ቦታ።
እሺ ለመታደም ነው?
አዎ ድሬዳዋ ነው አይደል የሚካሄደው?
አዎ ድሬዳዋ ሚያዝያ 12 ቅዳሜ ከ11 ሰዓት ጀምሮ።
Okay እሺ ስምዎትን ይንገሩኝ።
ፉአድ መሐመድ
ፉአድ መሐመድ ነው ያሉኝ?
አዎ አዎ እሺ ስልክ ቁጥር ይንገሩኝ። 09 15
15 73 እሺ
96 60 96 60 እሺ መደበኛ መግቢያ 300 ብር VIP 500 ብር ነው። የትኛው እሺ።
ይሆንልዎት? መደበኛው ነው ወይስ VIP?
መደበኛ ይሆንልኝ።
እሺ ለስንት ሰው ነው ቦታ የሚያስይዙት?
ሶስት ሰው
እሺ እ ክፍያውን transfer ማድረግ ይችላሉ። እዛው መጥተው በ cash መክፈልም ይችላሉ።
በቃ እሺ እንደዛ ነው።
የቀኑ ቀን ከጠዋት ጀምሮ ትኬቱ አለ። እ እሺ
transfer ካረጉ እንትን አሳይተው ትኬት ይሰጥዎታል ወይ ደግሞ እዛው cash ከፍለው መ- መውሰድ ይችላሉ።
እዛው cash መክፈል እችላለሁ? አገኛለሁ?
አዎ ይቻላል። አዎ
እሺ ስንት ሰዓት ላይ ነው የሚገኘው?
እ ጠዋት አራት ሰዓት ጀምሮ።
እሺ አመሰግናለሁ።
እሺ እናመሰግናለን።
እሺ መልካም ቀን